ሄሎ ጤና ይስጥልን ሚስቱ ቤት ሄሎ ጤና ይስጥልኝ። እንዴት ነሽ? ሰላም ነው።
እግዚአብሔር ይመስገን። ምን ነበረ ሪዝዋል አድርጌ ነበር ትላንትና እና እና ፕሩቭ የሚደረግ ነው?
አዎ እሺ የደወልኩበት ነው ሚስት ቤት ቁጥር አዎ
Bluetooth mode. Bluetooth mode.
አንድ ይቅርታ። እሺ ችግር የለም። ነው በቃ ሌላ ሰው ጋር እነ ዳዊት አለ። ምንም አሁን በላ የለም እንደ ገንጥሎ እንደ በኮንፊደንስ እንጂ ስቶር ውስጥማ ሩፋኤል ግን አመጣላ ረሳው ጋር
አስር አስር ሺህ ስንት ጊዜ ነው? አንድ ሁለት ሶስት አራት አምስት ስድስት ዘጠኝ ልጆች
ዘጠኝ ጊዜ አስር ጊዜ ይመስለኛል። አንድ ሁለት ሶስት አራት አምስት okay okay አዎ ዘጠኝ እንዳለ approve ላድርጋቸው።
አዎ እንዳለ ወዴት ነው?
ወደ ወደ ዜሮ ዘጠኝ ስልሳ ስምንት 83 85 25 አልተሳሳትክም አሁን ቁጥር አልተሳሳትኩም።
ስለዚህ እንዳለ approve ላድርጋቸው።
አዎ አድርጋሽ እሺ ሙዚቃ ትችላለህ፣ አደርገዋለሁ፣ ችግር የለም። እሺ እናመሰግናለን።
መልካም ቀን።
እሺ ለአንተም መልካም ቀን። መልካም ቀን ነው።